Hello ጤና ይስጥልኝ ቤት ቤት ራሄል ልርዳው?
አው እንግዲህ አርግቼ ነበርና ግን እንግዲህ አርግቼ ነበርና ከአንድ ብሎ ወደ አስራሁን አልተመለሰም ወደ ቤት ቤት እሺ አንዴ የቤት ቤት ቁጥርህን ንገረኝና check ላርግልህ።
በዚህ ቁጥር አንበለ ወልኩበት በደወልክበት እሺ አ
ስንት ብር ነው?
ሶስት መቶ ብር
መቼ ነበር ሪጅራ ያረከው?
አሁን ዛሬ ነው። Tamam. ኮምፒውተር አለ ቦታ
እ በ voucher ነው withdraw ያረከው። አቅራቢያ ቤት ቤት ሱቅ አለ እንዴ?
አረ የለም እሺ እንደዛ ከሆነ ወደ ቤት ቤት account መልሰው። step ኡን ልንገርህ እንዴት መመለስ እንደምችል።
እሺ ምን መጀመሪያ account history የሚለው ላይ ግባና እሺ ከዛ voucher history የሚል አለ። history እና voucher history የሚል ነው የሚመጣው። ከዛ voucher history አዎ።
የሚለው ውስጥ ነው የምትገባው።
እሺ ከዛ ለ- የብሩ መጠን ያለበትን status እና voucher code የሚል አለ። ባለ ስድስት digit ሆኖ አንድ ፊደል ያለው okay እሱን ኮፒ አድርገው። እየተከተልከኝ ነው?
ኮ- voucher code ኡን ይችለኛል ራሱ አዎ እዛ ላይ ተጽፎ አለ።
okay እሺ የሚሰራልህ ከሆነ ኢንተርኔት ነኝ እያወራህ ተከተለኝ።
እሺ እሺ
account history
account history እሺ ከዛ voucher history voucher history አ አዎ ከዛ voucher code የሚል አለ። ባለ ስድስት digit ሆኖ አንድ ፊደል ያለው
ኮድ የለም ግን እ ኮዱን አ፣ የለም እዚህ ጋር እ ቀኑን በዛሬ አድርገውና date የሚል አለ አይደለ? ከላይ አ ቀኑን ዛሬ አድርገው።
እሺ
ከ search search የምትለዋ ላይ ንካና እንትኑ ዛሬ voucher አድርገው።
ኮድ የሚለው የለም እኮ ስድስት digit ኡ
አይ አለ አሙላል ምን ቢሆን ነው?
voucher history የሚል ላይ ገባህ አይደለ?
ገብቻለሁና ቀኑን ሞልቼ እኮ ቀኑን ሞልተክ search የምትለዋ ንካት።
እሺ search አደረኩት እህ እሺ አሁን አልመጣልህ። amount ብሩ ኮዱን 300 ብር።
ኮዱን አልሞላሁትም ኮዱን አልሞላሁትም ኮዱን አይደለም የምትሞላው፣ ኮዱን ለማግኘት እኮ ነው ወደዛ እየሄድክ ያለኸው። ስለዚህ okay።
ቀኑን ሙላውና ዛሬ በዛሬ አድርገውና search ስታረገው አዎ፣ አማውንት አድርጌዋለሁ።
amount ብሎ 300 ብር ይመጣል። ከዛ status ብሎ pending ይልና voucher code ብሎ ባለ ስድስት digit አለ።
search እስካሁን አላመጣልኝ search ኡ ላይ ነውና search እያደረገ ነው።
አ እሺ እ፣ ልንገርህና step ኡን ካስቸገረ መልሰህ ደውልኛለህ፣ ችግር የለውም።
እሺ እሺ እ፣ ኮዱን ምን ነበር ያመጣልሃል።
አልሽኝ?
እስ- ኮዱን ሲያመጣ አሁን ሲመጣ ኮፒ ሰርች ታደርገውና search- code ኡን አዎ አ- voucher አ- ኮድ የምትላለች ባለ ስድስት digit ኡ ነው፣ አ አንድ ፊደል ያለው ነው።
okay ስለዚህ እሷን code copy ታደርጋትና ወይም ተጽፈውና ማስታወሻ ላይ ከዛ deposit የሚለው ላይ ትገባለህ።
okay deposit የሚለው ላይ ስትገባ እ፣ voucher ነው ቻፓ ነው ሳንቲም የሚል አማራጭ ይመጣልሃል። ቦቸር አ፣ የሚል አ።
ትመርጥና አ ከዛ ኮድ የምትላለች ባዶ ቦታ እሱን ኮድ አሁን ያገኘኸውን voucher code እዛ ኮድ የሚለው ቦታ ላይ ታስገባና ከስር አዎ።
deposit የምትላለች እሷን ስትነካት ወደ ቤት ቤት account ኡ ይመለሳል።
search ካስቸገረ ላይ- ደውልልንና ችግር የለውም እናብራራልሃለን።
thanks በጣም ነው አመሰግናለሁ።
እሺ ስለ ደወልክ እናመሰግናለን። መልካም ቀን።